የሰ ነጠላ ግስ ሀመሰ አምስት አደረገ። ሀመሰ ዋኘ፣ ሀሰሰ ፈለገ መረመረ፣ ሀረሰ አረሰ፣ ሀረሰ ጠነቆለ፣ ሀረሰ አደላደለ አቀማጠለ፣ ሀረሰ ተንከባከበ ተናገረ፣ ሀረሰ አዋለደ፣ ሀበሰ በግዞት ቤት አሰረ፣ ሀንከሰ አነከሰ ተጠራጠረ፣ ሀንፈሰ ተጠራጠረ አሳጣ፣ ሀየሰ ተሻለ፣ ሀየሰ አዘነ፣ ሀደሰ አደሰ፣ ሀፈሰ አፈሰ ዘገነ፣ ሄሰ ነቀፈ፣ ሆሰ ነቀነቀ፣ ሆሰሰ ጠረገ። በለስ ይነሳ። ለሀሰ ተሰደደ፣ ለቀሰ አለቀሰ፣ ለብሰ ለበሰ፣ ለንጰሰ አበራ አንጸባረቀ፣ ለክሰ ተማማለ፣ ልህሰ ላሰ፣ ሎሰ ለወሰ። በመስ ይነሳ። መሐሰ ቆፈረ፣ ነቀለ፣ አፈለሰ፣ መለሰ መለሰ፣ ተንቦገቦገ፣ መለሰ አንጸባረቀ፣ መረሰ ጠወለገ፣ ተበላሸ፣ መረሰ በሰበሰ፣ ራሰ፣ መቀሰ ለየ፣ መቆሰ ተጣላ፣ አስገለለ፣ መንኮሰ መነኮሰ፣ ተለየ፣ ሞተ፣ መየሰ ጸጅ አደረገ፣ ሜሰ አደለ፣ ሞቀሰ አበለ። በሰ ሲነሳ ሰለሰ ሶስት አደረገ፣ ሰኮሰ ጎደለ ጠረገ፣ ሰኮሰ ተሰበሰበ ሸሸ፣ ሰደሰ ስድስት አደረገ። በረ ሲነሳ ረምሰ ረመሰ ራሰ፣ ረምሰሰ ዳሰሰ፣ ረኩሰ ረከሰ አደፈ፣ ርህሰ ራሰ፣ ሮሰ ወለደ፣ ቀሰ ቀሰሰ፣ ቀርቄሰ ገበጣ ተጫወተ፣ ቀደሰ አመሰገነ ለየ ቆስቆሰ ማገደ ቆሰቆሰ ብእሰ ባሰ። በተ ሲነሳ ተሃበሰ ታሰረ፣ ተሐውሰ ተነቃነቀ፣ ተለሐሰ ተሰደደ፣ ተላወሰ ተንቀሳቀሰ ተላወሰ፣ ተመርሰ ማሰነ በሰበሰ ቆሰለ፣ ተመቆሰ ቆሞስ ሆነ፣ ተመቆሰ ተለየ፣ ተመነሰ ተጣላ ተከራከረ፣ ተሞገሰ ባለሟል ሆነ፣ ተርኮሰ ተረኮሰ አቃጠለ ተቃለሰ ታገለ፣ ተበአሰ ተጣላ፣ ተተርአሰ ተንተራሰ ተንተራሰ፣ ተንፈሰ ተነፈሰ፣ ተአንሰሰ እንስሳ ሆነ፣ ተአንበሰ አንበሳ ሆነ፣ ተአወሰ ተንጀረረ፣ ተአገሰ ቻለ ታገሰ፣ ተከነሰ አንድ ሆነ፣ ተከወሰ ተነቀነቀ፣ ተዋቀሰ ተሟገተ፣ ተጣላ ተካሰሰ፣ ተከውሰ ተደባለቀ፣ ተናወጠ ተውህሰ ተዋሰ፣ ተከሰ መረመረ፣ ተደነሰ ረከሰ ኃጢአተኛ ሆነ፣ ተግህሰ ፈቀቅ አለ ሸሸ፣ ተጳጳሰ ጳጳስነት ተሾመ፣ ተጸነሰ ተቸገረ፣ ተጸንሰ ተረገዘ ተጸነሰ፣ ተጸወሰ ልምሾ ሆነ፣ ተጸወሰ ሰላላ ሆነ፣ ተፈርነሰ ተቀማጠለ፣ ተፋለሰ ተንከራተተ ዞረ፣ ተፋለሰ ተጣላ ተከራከረ ተፋለሰ ተለያየ፣ ተፋለሰ ዕፃ ተጣጣለ፣ ታኤሰ ተገዛ። በነስ ይነሳ። ነሐሰ ሰራ ናሰ፣ ነስነሰ ነሰነሰ፣ በተነ ጎዘጎዘ፣ ነቀሰ ለየ፣ ነግሰ ነገሰ፣ ነፍሰ ነፈሰ፣ ንህሰ ነጸነጸ፣ ናሰ፣ ንእሰ አነሰ። በአ ሲነሳ አህረሰ አሳደገ አሳረሰ፣ አልሆሰሰ ሹክ ሹክ አለ፣ አሰንአሰ አሳነሰ አቃለለ አጎደለ፣ አርመስመሰ አጥመለመለ አጥመለመለ፣ አርመስመሰ ትምግምግ አለ፣ አርመሰሰ ጸጥ አደረገ፣ አበሰ በደለ፣ አናብለሰ አቃጨለ መታ፣ አንበልበለ ተመላለሰ፣ አንገስገሰ ወዘወዘ አንገስገሰ አነቃቃ አነሳሳ፣ አንፈሰ አረፋ አሳረፈ፣ አንፈሰ ደስ አሰኘ ተነፈሰ፣ አክወሰ አደባለቀ፣ አኮሰ አማሰለ አደባለቀ፣ አኮሰ አነቃነቀ አናወጠ፣ አወሰ አደባለቀ ታጀረ፣ አውሃሰ አዋሰ፣ አየሰ ዛበረ፣ አግሃሰ አነሳ አገለለ፣ አጠሰ አነጠሰ፣ አጳጳሰ ጳጳስነት ሾመ አጽሐሰ አሸበሸበ አጨበጨበ አጽረሰ አጠረሰ አፍለሰ አፈለሰ አስለቀቀ አፍረሰ አፈረሰ ኤሰ ተጣላ ዛበረ ተከራከረ ኤሰ ገነፈለ ፈሰሰ ፈላ ኤሰ ታገሰ በከ ሲነሳ ከልሰሰ ሰነደቀ ነዳ አሰረ ከርተሰ ጻፈ ከበሰ ጠመጠመ ኮሰ ነቀነቀ አወከ ኮሰ ለየ ነቀፈ ጠረገ ኮሰ አጠፋ ወረሰ ኩህሰ ሰፋ የቁስል ስፋት ኩህሰ እዥ ሆነ ወይም አዥ በወ ሲነሳ ወረሰ ወረሰ ወቀሰ ወቀሰ ዘለፈ ወቀሰ ከሰለ ተናገረ ከሰሰ ተናገረ ወደሰ አመሰገነ ወጠሰ አነደደ ወጥሰ ተቃጠለ ተንወገቦገ በዘ ሲነሳ ዘልገሰ ቁስለ ስጋ ታመመ ዘልገሰ ቆሰለ ጎሰቆለ በየ ሲነሳ የብሰ ደረቀ በደ ሲነሳ ደመሰ ሸፈነ ደምሰሰ ደመሰሰ አጠፋ ደረሰ ደረሰ ደቀሰ ተኛ በገ ሲነሳ ገሃሰ ገባ ገሃሰ አደረ ገሰሰ ዳሰሰ ነካ ገስገሰ ለሰነ ደለዘ ገረሰ ሰራ ገብሰሰ አረጀ ለሰነ ጌሰ ገሰገሰ ሄደ ጌረሰ አጠመደ ሰራ ጌነሰ ደህየ ተቸገረ በጠ ሲነሳ ጠረሰ አጠረሰ ጠቀሰ ጠቀሰ ጠብሰ ጠበሰ ጤሰ ጤሰ ጸርሰ በለዘ ጸብሰ ተድበለበለ ጸብሰ ደከመ ልምሾ ሆነ ጸንሰ ጸነሰ ጽህሰ ረገጠ በፈ ሲነሳ ፈሃሰ ፈተለ ፈለሰ ተሰደደ ፈረሰ ፈረሰ ፈወሰ አዳነ ፈደሰ ቆራ